አንዴ አስራ ስድስት አርባ የማን ወገር ነው?
አስራ ስድስት አርባ ቼክ ላድርግልህ። እ ወይኔ ጉዴ አነሳ ድጋሜ ኤርሚያስ ገሰሰ ጋ ነው የሚያሳየኝ።
dispatcher ኡ ማን ነው ነው ያልኩሽ። እኔ አልደወሉም። እኔ ጋር ሳይደውሉ already restaurant ሄጄ አላስሄድ ብለው ያስወጡብኛል።
ቆይ ቆይ የሞተር ስለሆነ መሰለኝ አልተደወለልህ?
ማንም የደወለ አካል የለም። እኔ restaurant already እኮ ደፈርም ነበረ። ከዛ አላስሄድ ብሎ ወጣ።
okay order ኡ የሞተር ነው እና ሁሉም የሞተር ገባኝ። ይቅርታ የሞተር እኮ ሌላም ጊዜ የሞተረኛ order ሳይ የሞተረኛ order አትይዙ ተብለን ይደወልልናል። አሁን የደወለም አካል የለም። ለቀቁን። already ሲቆይ ትቼ የትኛው ነው ሬስቶራንቱ የት ተሰርቷ ለዚህ አላስሄድ ብሎ ይወጣ።
okay ቆይ እኔ dispatcher ኡን እጠይቀዋለሁ። እሺ
ጠይቂ። ማን ነው የፌቨን ነው የሎዳ የኤርመስ ከሶስታቸው አንዳቸው ነው የሚሆነው መቼ አይ አይደለም፣ ሌላ ሰው ነው። እጠይቅልሃለሁ ለምን እንደዚህ እንዳደረገ እጠይቅልሃለሁ።
መቼስ መደበቁ ይገራላቸው። ለእኔ ጠይቂያቸው
እኮ እኛ